ሰላም ጤና ይስጥልኝ።
hello
አቤት
ዶንኪ ቲዩብ ዶንኪ ቲዩብ ነው። ምን
ቲክቶክ ላይ ማስታወቂያ አይቼ ነበረ ስራ ለመቀጠር የምትፈልጉ ምናምን የሚል
እሺ፣ ዶንኪ ቲዩብ ላይ ገብተው አሁን ትናንት የተለቀቀ ቪዲዮ ነው። ሙሉ ቪዲዮ ይዩትና description ላይ link አለ። በዛ link apply ያደረጉ መስፈርት የሚያሟሉ ዩቲዩብ ላይ
ዶንኪ ቲዩብ ዶንኪ ቲዩብ ላይ እኮ ዩቲዩብ ገጽ ላይ ማለት ነው። እሺ እሺ፣ አመሰግናለሁ።